Hello hello፣ ለምንድን ነው cancel የሚሆነው? ማን ነው cancel ነው ብሎ ያሳወቀ?
ያው እንትን ላይ በ bot ኡ ላይ ጠይቄ እንደዛ ብለውኛል።
የትኛው bot ላይ?
ይሄ ማስወጫው bot ላይ ተቃራኒ bot ላይ?
አዎ ተቃራኒ ማለት ነው።
Okay፣ እሺ፣ እሺ፣
Hello እሺ፣ እሺ። ማን ነው ስምህ?
ያብስራ ያብስራ። እሺ፣ እሺ።
ይወጣል አይደለ?
እ እ ይወጣልኛል አይደለ?
ይወጣልሃል፣ ይወጣልሃል። ቆይ ማረጋገጥ ስላለብን ነው። እሺ፣ እሺ እሺ።
አረ ያመኝ